Hello ጤና ይስጥልኝ ቅድስት ነኝ አቤት Hello ቅድስት ሰላም አቤት ሰላም እንዴት ነህ
ዝናብ አለ እና የዝናብ ልጨምርልኝ ነበር order ነበረኝ።
team leader ኣችሁ አሳውቋ ታዲያ የዝናብ እኮ እኛ team leader ኦቻችሁ እዚህ ቢሮ አሳውቀው የዝናቡ ካልበራላችሁ እኮ እኛ የዝናብ ብለን የምንጨምረው ነገር የለም። delivery የሚጨምረው የዝናብ ዝናብ አለ ተብሎ team leader ኦች እዚህ የሚያወሩበት group አለ እዛ ከተናገሩ በኋላ ነው። ስለዚህ ለ team leader አሳውቅ እሺ። ግን pin ኡን check አደርግልሃለሁ